ሄሎ ጤና ይስጥልኝ። ችፕ አቤት።
ችፕ ነው የደወልኩት።
እሺ፣ ቅድስት?
እሺ። አዎ፣ ሪፈንድ ጠይቀው ነበር አይደል?
አዎ።
ኦኬ የምንድን ነበር?
የቲማቲም ቲማቲም ሮብለት ነው ይመጣ ነበረን እና ሳይመጣልን ቀርቶ ዛሬ ነበር ይመጣልን ተደዋውለን ኦኬ፣ ከዛ ያዘዝነው አስራ ሰባት ኪሎ ነው። አሁን አታ እንዳደረኩት ማለት ነው አስራ ሰባት ታዘ አስራ አምስት ነው የተቀበልነው እና ጽፋት ነው ይልካል ኦኬ። ስለዚህ እንደዛ ነው የሚለው?
ምን አልከኝ?
የተጻፈው ላይ ነው የሚለው?
አዎ እኛ ስንቀበልም ሲጀመር ስህተት አለው ግን በ- እንዲሁ በአይን ስለሚያስታውቅ ነው። ሶስት ሶስት ሰው የነበረ ሁለት ሁለት ኪሎ ብላችሁ ነው ያ እንትን ያደረጋችሁት የጻፏችሁት ወረቀቱ ላይ ግን እሱም በሶስት ሶስት ኪሎ ራሱ ወስደ ነው ሁለት ኪሎ ይጎላል። አስራ ሰባት ኪሎ ነበር ያ
okay ሶስት ኪሎ ያለው የለም። አሁን አራት አራት ነው ያላቸው። እኔ እነሱ ሶስት ሶስት ነው የጻፈበት አይደል? አንዳንድ ኪሎ ነው የጎደለው።
አዎ አይ ሶስት አራት አራት ኪሎ ሳይሆን የነበረው እዛ ላይ ያመጣችሁት ሁለት ኪሎ ነው pack የተደረገው okay ግን ሲያዩት ብዙ ኪሎ በሶስት ሶስት ኪሎ አድርገን ቆነው ነው አስራ አምስት ኪሎ የሆነው እና ስንካፈለው ብዙ ሰው ስለነበር ስንካፈለው ሁለት ኪሎ ይጎላል። የለም በቃ ስለዚህ በእርሶ በቅድስት refund እናድርግሎት ማለት ነው።
አዎ የሁለት ኪሎ።
በቴሌ ብሩ አዎ የሁለት ኪሎ እሺ፣ እናድርግሎታለን ይረከባል።
እሺ አመሰግናለሁ።
መልካም። እሺ ቻው።
አዎ።